ሄሎ ቤት ወይ ወይ በቻፓ አንድ ሺህ ብር ልኬ ነበር አልገባም።
በዚህ በደወልከው ቁጥር ነው።
አዎ አሁን ከአንድ ሰዓት በፊት አስር ሰዓት ነው። አዎ ከአንድ ሰዓት በፊት አንድ ሺህ ብር ሲዲ
አንድ ሺህ ብር ነው ሄሎ ያልከኝ? አቤት አዎ አዎ
ወጪን ያዘዝከው አይደለ?
አዎ በቻፓ ቀንሶ ያልገባች
እኮ አንድ ሺህ አይደለም አንድ ሺህ አራት መቶ አይደለ?
አዎ አንድ ሺህ አራት መቶ ይቅርታ አዎ እሺ አንድ ሺህ አራት መቶ ከሆነ ገብቶልሃል። እሺ ማስረሻ አይደል?
አዎ ወደ ቤት ወደ ነው ንግድ ወይስ ወደ ባንክ አይ ወደ ንግድ ባንክ ሀምሳ ሶስት መጨረሻ አካውንት ነበር።
የ- እሺ እሺ መልካም እሺ ስለደወልክ እናመሰግናለን።